Hello
ወይ ሰላም አባ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ አሁን ቴሌግራም ጋር አሁን ልክ የነበረ አንድ እንትን ማን ነበረ ስም lost ሲባል ማለት ነው አሁን ከዝርዝሮቹ አሉ አይደለ list ላይ ገብቼ ከራሴ list ላይ አ ስገባ win ምናምን አለ መረጥከውን ታያለህ lost የሆኑትን ጨዋታዎች ለማየት ስፈልግ አያመጣልኝም ለእኔ
okay bet list ከዛማ- ውስጥ ገብታ ነው check አዎ።
ያደረገው አ፣ እሺ እሱ እየተስተካከለ ስለሆነ ትንሽ እ፣ ጠብቀን እሺ ይስተካከላል ትንሽ ቆይታ ነው check የምታደርገው አይ እስከዛ ግን ማታ- check ማደርግልህ ከሆነ እ፣ ንገረኝና cashier code ኡን ወይም ticket ID ውን እኔ ልንገርህ እንዴት እሱን እኮ ማውቀው okay፣ ስገባ ኦኬ።
ነው አይደለ አ፣ አ፣ አ፣ ስለዚህ ተረዳሁህ።
ከማታ ከማታ ሁለት ሰዓት ጀምሮ አይሰራም እኮ ነው ከዛ ከማታ ጋር ደግሞ- ጀምሮ አ፣
እሺ በቃ ሪፖርት ይደረጋል እስኪስተካከል ትንሽ እ፣ ጠብቀን ገባኝ እኮ ግን እዛ ውስጥ ማለት ነው ብዙ የበላዎቹ ትኬቶች አሉ እሱን እያመጣልኝ እያሳየኝ አይደለም እኮ ይስተካከላል ያልኩህ እሱን ነው እንድታየው ማየት እንድትችል ማለት ነው እስኪ በእኔ ነው እሱ አጠቃላይ system ኡ ነው አጠቃላይ አጠቃላይ ነው። ለዛ ነው
በሌላ ሰው ያመጣል እኮ አባ
እየተስተካከለ ነው። አንዳንዱ ላይ ያመጣ ሊያመጣ ይችላል፣ አንዳንዱ ላይ ላያመጣ ይችላል። ያንተ ብቻ ተለይቶ አይደለም ስለዚህ አሁን እኮ የጠቀመው።
የተጫወትኩት ጨዋታ እኮ ነው። አሁን እኮ የተጫወትኩት ጨዋታ ጠፋ። ወይም ብሩም አልገባልኝም ወይም እንትን አላለልኝም።
ብዙ ትኬት ነበር የመደብከው ካልሆነ check እንዳደረግልህ ማለት ነው።
አዎ ብዙ ነው ጨዋታዎች።
ብዙ ከሆነ ትንሽ አንተ ለምን አንተ ቻክ ለምን እስኪስተካከል ታደርግልኛለህ? አባ ምን አልክ?
እኮ ሌሎ- ሌላ ሰው ጋር እየመጣ እኔ ጋር ለምን ይጠፋን? አሁን በሌላ ስልክ እዚህ ጋር ስሞክረው ይመጣበላል ሰው።
እሱ አንዳንዱ ጋር ነው ላይ እየሰራ አይደለም ነው። እኛ check ያደረግንባቸው ላይ እየሰራ አይደለም።
ብዙ ብሩ ስለሆነ ቢያንስ እንትን እንዳይል ብዬ ነው። ብራዝ ምንም እ፣ ችግር የለውም። እሱ ሀሳብ አይግባ፣ ይስተካከላል። ምንም የኔ ችግር ብሩም ነው እንትን አይልም የሚስተካከለው?
እንዳለ ነው የሚሆነው። እሺ ትንሽ እኮ የኔ ለጊዜው ችግር ነው እንትን የሚስተካከለው።
ያንተ ብቻ አይደለም የሁሉም ይሄ አንድ አንድ ማይሰራው አለ አይደል ሌላ ሪፖርት ማድረግ የምችለው ሰው አለ። ሌላ ማገናኘት ይችላል።
ማለት
ሌላ ሰው ማወራው ማለት ነው።
እኔን ነው እኮ የምታወራው ሌላ የለም እንደኔ አይነት support ስለዚህ ነው እኔ እኮ የምታደርገው።
ቢያንስ እንትን ላይ እኔ ማየት አለብኝ አ- ያለኝን ቲኬቴን ቲኬቴን ማየት ነበረብኝ እኮ okay ቴሌግራም ላይ ትልካለህ screenshot አድርጌ ሁሉንም ልክልሃለሁ ከፈለክ ላክልኝ እና ማየት እችላለሁ hi hi በለኝ hi ሀሚድ በልና እዛ ላይ ልክልሃለሁ አሁን እልክልሃለሁ እሺ እሺ እሺ